አቦ ወደ አባይ ባንክ ዞሮ ብዬ አልገባልኝ።
እሺ ደንበኛ ስለ ስልክ ቁጥር ነው የተጫወቱት? እሺ ስንት ብር ነው ምስጢር ያደረጉት?
አስር ሺ እሺ ደንበኛችን ትንሽ ይጠብቁት ይብላሉ። እሺ
አባይ ባንክ አዎ።
ደንበኛችን hello፣ አ ኦክሳ ሙክታር ነው አይደል?
አዎ እቃ process እያደረገ ነው ይገባለውታል።
ቆየ እኮ ከአሁን በፊትም አንድ ልጅቷ እንደዚህ ነው ያለ።
አዎ በኔትወርክ ምክንያት ነው ትንሽ process እያደረገ ስለሆነ ነው ይገባለውታል። ደንበኛችን process እያለ ነው እዚህ ላይ።
እሺ እሺ እሺ እናመሰግናለን ስለደወሉ።